አሎ hello አቤት።
የደረጀ ተሰማ ነው እ ግለሰብ ነው ሙሳ ሀሰን።
እኮ ሁለት ዜሮ ነው ሶስት ዜሮ እኮ አልከኝ አንተ።
ሶስት ዜሮ ምን ተሳ- ሁለት ዜሮ ነው ተሳ- ሲነግሩኝ እኮ ነው ሌላ ጋር ስለሆንኩ ሀያ አምስት ሰባ ሙሳ ሀሰን ሀሰን። አዎ ልክ ነው ሙሳ ሀሰን ተሰማ ነው
ሙሳ ሀሰን ዋቦቴ እኮ ሶስት ዜሮ አይደለማ ሁለት ዜሮ በቃሽ። እዛ- እዛ ጋር ያሉት እኮ ናቸው። እኔ እዛ የለውም አላልኩሽም።
እ እነሱ ናቸው ያሳሳቱኝ።
እኮ ሐሙስ ዕለት የገባ አላለቀም
እ፣ ይደውሉልሃል።
አዎ ሐሙሱን ያስገባ ነው። please በእናትሽ እንደው እኮ ደረሰኝ እኮ እንትን ስላለን እኮ ነው።
እኮ check አድርጌ ላሳውቅ አላለቀም okay፣ ብሏል።
እኔ ምልሽ- ይደውሉልሃል።
እድሳት ነው አውቀሻል አይደል?
እድሳትና SIM card አንድ ላይ ነው አያይዞ የሰጠው።
አዎ SIM card ማ አምጡ ስለተባልን ነው።
አዎ አዎ።
okay እንትን memory ው በዛው እንትን ማ- እንትን ማድረግ ይቻላል።
ምን እግረ ማድረግ መንገዳቸውን ምን ሚሞሪው ማድረግ ማውጣት memory ው ቢ- ከሞላ
መች ሞላ ያንተ ሞላ ብለዋል ስታስገባ አላልኩም ማለት check አድርጎ በዛው እግረ መንገዱ አለመጠቀም። እኛ ከሩቅ ቦታ እኮ ነው የምንመጣው ከእናንተ ጋር ተክለ ሃይማኖት ስለሆን መመላለሱ ይከብደናል። ተክለ ሃይማኖት ነው እኛ ያለ ነው። ያው እናንተን company እ፣ ከመጀመሪያ ጀምሮ እናንተ ጋር ስለሆን ነው። ከዛ እዚህ ድረስ መምጣት ታውቂ የለም እንግዲህ ሲስተር እም፣ ለአንቺ ብዬ አላስረዳሽም። እግረ መንገዴ ሁለቱንም አንድ ላይ ልጠቀምበት በሚል እኮ ነው sister እኮ check አድርገው ያው ያሳውቀዋል እነሱ።
ትነግሪኛለሽ አንቺ ታዲያ አዎ እሺ በእናትሽ። ስለዚህ ዛሬ ልጠብቅ። በኋላም እስቲ ቆይ እኮ የዛ ቀን እኮ ላሳውቅ እስከ ሰኞ ምናምን ብለውኝ ነበር።
እኮ ላሳውቅ።
እሺ እንዲያውም እኮ አርብ ከሰዓት ትወስዳለህ እያሉኝ ነበር። እንግዲህ ካልሆነ ምን ማድረግ አይቻልም።
እሺ sister ዬ በጣም አመሰግንሻለሁ።
እሺ።
በጣም አላህ አክብርልኝ።
አሜን አሜን። እሺ አሚን። በቃ እሱ አይበልጥም።
አሜን ይበልጣል።
ጸሎት አደርጋለሁ። ጥሩ ትዳርም ከሌለ ጥሩ ጥሩ ትዳር ይስጥሽ፣ ካለም በደንብ አሪፍ ይሁንልሽ።
አሜን። እሺ ትልቁ እሱ ነው እውነት sister ዬ።
አሜን።
በቃ መልካም please እሺ እጠብቃለሁ።
እሺ